ሄሎ ሄሎ ጤና ይስጥልን ቤት ቤት
ዊዝድራው ሆኖ አልገባልኝም ቴሌ ብር።
ባላንስድ ብለሃል።
አዎ
እሺ ስልክህን ንገረኝ።
የአካውንት የቴ የቤስት ቤት ነው የወጣት አይ የቤት ቤት አስር
አስር ስልሳ አራት ስልሳ ሰባት አርባ አንድ አርባ አንድ ዜሮ አንድ ዜሮ አንድ
ስንት ብር ነው?
ሶስት ሺ
hello እዚህ የሚያሳየን balanced ነው። ዜሮ ዘጠኝ ሀያ አራት አርባ ዘጠና አራት ዜሮ ዜሮ የሚል account ውስጥ እንደገባ ነው የሚያሳየን።
የለም አልገባም። እዛ account ቴሌግራም እያወራው ካልገባ ትንሽ ቆይተ ደውልልን ብላችሁ
አዎ፣ ግን የዛኔ pending ነበር አይደለ? መጀመሪያ pending ነበር። ከዛ balanced ሆኗል አለችኝ ቴሌግራም እያወራን አዎ።
ግን አልገባም ግን አልገባም አካውንት ጋር ቴሌብር
እሺ ሳንቲሞቹን ጥቀናቸው ገብቶለታል ነው ያሉን እና እስኪ ሳንቲሞች ጋር ትደውልላቸዋለህ።
እሺ ስልክ ስጭኝ ዘጠና ሶስት ስልሳ ላይ ደውልላቸው።
እሺ እሺ